Where, where is that?
And then he- Hello? Hello?
Hello ሰላም.
ሰላም
Uh, is they open today? Uh, ለፊዚዮቴራፒ ዛሬ ክፍት ነው እንዴ? appointment መያዝ ይችላል ዛሬ?
አዎ የ- ለህፃናት ነው ወይስ ትልቅ ሰው
አዎ ክፍት ነው ዛሬ ክፍት ነው።
አዎ።
So መምጣት አለበት ወይስ መያዝ ይችላል?
አ፣ አዲስ ነው ወይስ ከዚህ በፊት አላችሁ እዛ?
Oh, yeah. You new for the service or you? አይ፣ ለመጀመሪያ ጊዜ ነው ማለት ነው።
እሺ እ፣ እሺ የት አካባቢ ናችሁ የሚመቻችሁ ቦታ እኛ airport አካባቢ ነው።
airport አዎ፣ ቦሌ ነው።
Okay እንደዛ ከሆነ ቦሌ branch አለን Okay።
ራንኪያ ፊት ለፊት አንግላ ቀጭን አስፋልት አለች አይደል አንግላ በርገር ያለበት እሺ፣ በእሱ ጋር ትንሽ እንደሄዳችሁ ወደ ግራ Okay።
ታጠፉ አለ ወደ ግራ።
አዎ እሺ፣ አንግላ እየገባችሁ ትንሽ በቃ ዞር ስትሉ ወደ ግራ አለ ፊት ለፊት እሺ።
እዛ ፊዚዮቴራፒ ነው Thank you። በስልክ appointment መያዝ እንችላለን? በስልክ
አዎ እስቲ ቆይ እሺ ክፍት ቦታ ስንት ሰዓት እንዳላችሁ ደውዬ ይችላል
book appointment hello Hello አለሽው?
አዎ
እሺ። ስለዚህ ትይዥልናለሽ ወይ?
እሺ አዲስ ስንት ሰዓት መምጣት እንደምትችሉ ይችላል
እ- እ- ድምፅሽ ይርቃል ማለት
አይ ስምሽን ሊያዝ እሺ። ጀላል ማን?
ጀላል ጀላል የኔን አይደለም፣ ሌላ ሰው ጀላን
ጀላል አህመድ።
ጀላል አህመድ አዎ እሺ ቆይ አንድ ጊዜ በመስመር ላይ ጠብቅ
እሺ።
Hello
Hello ይሰማል አይደል እ፣ ለዛሬ መጣችሁት For today አዎ አዎ ለዛሬ
ጀላል አህመድ ነሽ?
አሀ መጀመሪያ ግን ችግሩ ይታያል አይደለ ጉልበቱ ላይ ነው ህመም የተሰማው እ፣ መጀመሪያ ካርድ ታወጡና Okay preliminary examination አለ። ከዛ check ተደርገው ለምን ያህል ቀን ያ- treatment ኡ ከዛ በኋላ ነው።
Okay እሺ በአንድ ጊዜ እ፣ ስለዚህ check ያደርጉታል already ሲሄድ appointment ሲይዝለት ማለት ነው